ሄሎ ሄሎ
ሄሎ
አቤቱታ አለን
ምን እንታዘዝ እንቀበላለን የምንደውለው ከአማራ ክልል ዳባት ወረዳ ነው እሺ ምን እንታዘዝ
ዳባት ላይ ከኤርትራ ተሰደን እዛ ነው ያለነው ስደተኞች ነን በስደተኞች ላይ ጉዳት እየደረሰብን ያለ ስለሆነ እዛ ባህር ዳርም ብንደውል አሁን ወደ ዋና መስሪያ ቤት አቅርቡ ስላሉ ነው እሺ ጋሽ ደነቀ እንታዘዛለን
መሸወድ አልተቻለም ማለት ነው እና ነባር አቃቤ ህጉ እኮ አስቸጋሪ ነው
ዛለን እኔ caseኡ ትክክለኛ case ነው okay እሺ እሺ